ሄላ ይስጥልኝ።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ወጌሻ አራተኛ ባች ተማሪ ነበርኩኝ እና ስራ ለመመሰል ነበረ።
ምን ቪዲዮ ኤዲቲንግ ለመመስገን አዎ ኤዲቲንግ ሳይሆን ካሜራ
ካሜራ
ካሜራ ለመስራት ነው።
ለመስራት አዎ
ኦኬ አራተኛ ዙር ላይ ነበር የተማረ እ? አዎ አራተኛ ባች ነበር።
አራተኛ ባች ነበር።
አዎ
ስምሽም አልበል ወሰን
ወሰን አዎ
ወሰን ማን ጠና
ማናሽ ወሰን ጠና
ጠና አዎ
እሺ ስልክ ቁጥርሽ እንዴት ትነግሪኛለሽ? ዜሮ ዘጠኝ ዜሮ- አ፣ ሳፋሪኮም ነው ዜሮ ሰባት
እህ
ዜ- ዘጠና ዘጠኝ ዘጠና ዘጠኝ አስራ አንድ አስራ አንድ አስራ ዘጠኝ አስራ ዘጠኝ አስራ ስድስት
የት ሰፈር ነሽ?
አ፣ ቡልቡላ
እሺ እንደውልሻለን። መልካም ጊዜ።
እሺ አመሰግናለሁ።
እሺ